കുമാരാറായ ദിയത് സല്ലായ አባይ ማታ ጎዳና አባይ ማታ አባይ ማታ ሀበ እግዚኦ የሚለው ቃል ነው። ሀበ እግዚኦ እዚህ ላይ ይገባል ቃል እንዘ ይብል እግዚኦ እግዚኦ ኢይራይ ስጋየ እምሰብ ወኢይብልዕዎ አዕዋፈ ሰማይ ወረዶ መላእክት ምስለ አክሊላት ከመ ይግንዙ ስጋሆ ወከበርዎ መልዕልተ ደብር መልዕልተ እብን የዋህ ብርሃነ ዓለምና ቃል መልዕልተ ደብር ይላል። መልዕልተ ደብር ነዋህ